ኪዳነ ከቢስት ቤት ምድር ዶ
በስት ቤት ዲፖዚት ለማድረግ ብዬ እሺ ወጪ ለማ ከጌሙ ወደ እንትን ማለት ነው ወደ ቴልበር እሺ ላረግ ብዬ ዜሮ ዜሮ በምለው ማ- ማውጣት አይችልም።
እኮ ባላንስህን ቼክ አድርገዋል ባላንስ አለው ባላንስ አለው ግን ወይ ውጪ ለማውጣት ወደ ሌበር ላስቀምጥ ብዬ እምቢ አለኝ ብለው ብለው እኮ አሳን እናስተካክላለን ብሎኝ ነበረ።
balance ህ ምን ውስጥ ነው ያለው? ይቅርታ ቴ- ቴሌብር ማን ነው game ኡ ላይ ነው ያለው።
እኮ ገባኝ።
ቤት ላይ።
እንትን balance የሚለው ላይ withdrawable balance እና not withdrawable balance የሚል አለ አይደለ? ሁለት አይነት ነው እኮ ያለው balance።
ሙሉ የትኛው?
ሙሉ ሙሉ ዜሮ ዜሮ ብር ነው የሚለው።
ሁሉም total ኡ አዎ፣ ዜሮ ከፍ- ዜሮ።
ከፍ- አዎ፣ ከፍተኛም አያሳይም ዝቅተኛም አያሳይም።
እስቲ ቤስት ቤስት ቁ- ቁጥርህን ትነግረኛለህ?
ያ ዜሮ ዜሮ ብር የሚለው ሰላሳ እሺ ዜሮ ዘጠኝ ሰላሳ ሰላሳ ስምንት
እሺ ሀያ ስድስት እሺ ዜሮ ሰባት ዜሮ ሰባት አዎ
እሺ ቆይ አንዴ መስመር ላይ ጠብቁ።
እሺ
ወይ አይደለም አይ አይቲ ነው አይስ የሚል